ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ግሪን ከተማ ላንድስኬፕ አዎ
እ፣ ሀዊ ይባላለሁ። ከዊ ፕላስ ቴክኖሎጂ ሶሉሽንስ ነው የምደውልልህ።
እሺ፣ አወይ ድርጅታችን ዊ ፕላስ ቴክኖሎጂ ሶሉሽን አንድ application ይዞ ወደ ገበያ መጥቷል።
እሺ፣ በዚህ application ላይ ሀምሳ በላይ service ኦችን በአንድ ማግኘት የሚቻልበት application ሲሆን የእርስዎም ድርጅት በዚህ application በመጠቀም አገልግሎቶችን የሚሰጡትን አገልግሎትና ስለ ድርጅትዎ መረጃ በመስጠት ለብዙዎች ተደራሽ እንዲሆኑ እድሉን ሰጥተኖታል።
Okay። እሺ፣ ግን ከዚህ ተምዘነው አናውቅምና እም፣
check እናድርገውና እ፣ ደውዪልኝ መልስ።
እም፣ አ፣ ምን ይችላል ሶሉሽን ነው ያልሽኝ?
እ?
ምን ሶሉሽን ነው ያልሽኝ?
ዊ ፕላስ ቴክኖሎጂ ሶሉሽን ፕላስ አለ።
ቴክኖሎጂ።
አዎ፣ አዲስ ስለሆነ እ፣ ብዙ መረጃ ላይኖረው ይችላል።
ምንድን ነው?
ነገር አፕ ግን- ነው ያለው? አፕሊኬሽን አዎ ነው?
አዎ፣ application ነው።
አንድሮይድ ላይ ያለ?
አዎ አንድሮይድ ላይ ያለ መላክ እችላለሁኝ። application link ኡን እልክልዎታለሁኝ። እሱን ተጠቅመው መመዝገብ ይችላሉ።
እሺ፣ እሺ፣ እባክሽ።
እሺ፣ አሁን message ላይ እልካለሁ እዚሁ ስልክ ላይ። እሺ፣ አመሰግናለሁ።